hello ጤና ይስጥልን።
አብሮ ይስጥልን ሰላም ነው?
እግዚአብሔር ይመስገን።
እም፣ ሀዊ እባላለሁ ከዊ ፕላስ ሶሉሽን ነው የምደውለው።
ምን አልሽኝ?
ሀዊ እባላለሁ ከዊ ፕላስ ሶሉሽን።
እሺ።
ባለፈው ዊ ፕላስ ላይ ተመዝግባችሁ ነበር አይደል?
አ አሁን የተመዘገቡ ድርጅቶችን እ፣ እዚህ system ላይ approve እያደረግን ነው እና አንዳንድ system ላይ የሚሞሉ ጥያቄዎችን ለመጠየቅ ነበረ
እሺ።
እ፣ እና መጠየቅ እችላለሁ?
ትችያለሽ።
እሺ ምን ነበረ የምትሰጡት አገልግሎት?
እኛ እ፣ ጀበና ቡና እ፣ እና ቁርስ
okay እና ምሳ ቁርስ ቤት ነው።
ቁርስ ቤትና
እሺ እም፣ የድርጅቱ ስም ምንድን ነው?
ቀንብሽ ቀንብሽ ትባላለች።
እሺ እኮ ቀኑብሽ ቁርስ።
አ ቀንብሽ ቁርስ ቤት እሺ የት አካባቢ ነው ያለው?
ቦሌ ሀያ አራት ሀያ አራት አ ቦሌ ሀያ አራት ብሉ ስካይ አጠገብ ብሉ ስካይ እ- ሆቴል አጠገብ ብሉ ስካይ። እሺ አ።
እ፣ ከስንት ሰዓት እስከ ስንት ሰዓት ነው የምትሰሩት?
አ፣ ከሁለት ሰዓት እስከ ከአንድ ሰዓት እስከ ሶስት ሰዓት ድረስ ማታ እም፣ እሺ ከእሑድ እስከ እሑድ አላችሁ አይደል?
አለና እም፣ እሺ እ፣ በቃ system ኡ ላይ active ለማድረግ ነው። አመሰግናለሁ።
okay thank you እሺ።